ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
እመቤት እንትን ቀርቷል እንዴ?
ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
እንቁ ምዝገባው ቆሟል እንዴ? እመቤት Hello፣
ጤና Hello፣ ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ሄሎ፣ ልርዳዎት?
እመቤት ጤና Hello፣ ይስጥልኝ Hello፣ ጤና ይስጥልኝ።
Hello፣ ጤና ይስጥልኝ አልኩ። አይሰማም?
ደንበኛችን ይሰሙታል?
እኔ- እኔ ይሰ-
ይቅርታ ደንበኛችን ድምጾ እየተቆራረጠ ነው። ደንበኛችን መስመር ላይ አሉ?